ሄሎ ከቤት ቤት ነበር ምደውልክ። እሺ ምን ጨዋታ ላይ ነበር እንደዚህ ያለክ? የድሬዳዋ እ ማለት ያለህበትን ሳይሆን ጨዋታ ልትመርጥ የነበረው ማን ከማን ነበረ?
የድሬዳዋ ላይ እኔ ቦስቲ ስኮር ምናምን ምናምን የለውም አለቀቀን መሰለኝ።
ድሬዳዋ ከማን ነው?
ድሬዳዋ ከመቻል
እሺ እሺ እሺ check እናደርገዋለን። የመቼ ጨዋታ ነው?
ዛሬ እሺ እሺ እሺ ደውላለሁ መልሰን